ሌላ ጤና ይስጥልህ።
አብሮ ይስጥልን። ሰላም ነው?
አለሁ እግዚአብሔር ይመስገን። ከሁዳ እንዴት ባይክ ነው?
ማኑፋክቸሪ ነበር የደወልኩት።
እሺ እሺ እሺ እሺ።
አዎ ባለፈው አውርቼክ ኤጀንት ምናምን ትፈልጋለህ ምናምን ብለክ ነበር አይደል?
አዎ አዎ አዎ።
እና ምን አረክ? ከዛ በኋላ እንትን አላልክልኝም፣ አልደወልክልኝም ነበር።
አልደወልኩም። አዎ ማለት ያው እንትኑን እንትኑ ማለት የሚያስፈልገውን ክራይቴሪያ ምናምን ነገር አለው ብለሽ ነበር አትሰለ እሺ እንትና ልንገርክ፣ እሺ እሺ የሚያስፈልገውን እም፣
አይ፣ አንዴ ጠብቀኝ።
ችግር የለም።
መልሼ ልደውልልክ፣ እ እ እ፣ መልሼ እደውልልሃለሁ። በቃ እሺ።
እሺ